ጤና ይስጥልኝ አክስቴ ማለት የባክዮ ምልክላውት ጤና ይስጥልኝ። እንደዚህ ካልኩሽ ሰባ ብር ቲኬት አልገባልኝም እስካሁን።
ከየት ወዴት ነበር የላኩት?
ጃምቦ
እሺ ከምን ጃምቦ አካባቢ ቢት ላይ እ በዚህ ከቴሌ ብር ነው ከሲቪ ስልክ ነበረ አ፣ በ-
ምን አሉኝ? ይሰማውታል?
ቴሌ ብር ቴሌ ነበረ ቴሌ ብር አ፣ ወደ ጃምቦ
እ አዎ አዎ።
ቴሌ ብር ወደ ጃምቦ መቼ ነበር አዎ።
የሞከሩት?
እ መቼ ነው የሞከሩት?
እኔ እኔ ማታ አይቻልም። ማታ ቀጥሎ ትናንትና ማታ።
አ
እሺ ደንበኛችሁ ቴሌ ብር የሚጠቀሙት አሁን በደወሉበት ቁጥር ነው?
አዎ አዎ። በዚህ ነው አዎ። ወይ في عام ثاني هاي هاي
መስመር ላይ ያሉ ደንበኛችን
እሺ እሺ
ብርታ ድምጾት ይቆራረጣል።
እ እ ቴሌ ብር የሚጠቀሙት አሁን በደወሉልን ቁጥር ነው?
አዎ እሺ የተመዘገበበትን ስም ይንገሩኝ።
እ እ
ቴሌ ብሩ ማን በሚል ስም ነው የተመዘገበው?
ፎሲያ አብዱላይ አደም
ይሰማል ደንበኛችን
እ ስም ይንገሩኝ። ቴሌ ብሩ የተመዘገበበትን
ፎሲያ አብዱላሂ
እሺ ያዝን።
ፎዚ- ፎዚያ አብዱላሂ ያዝን።
አዎ
እሺ ደንበኛችን የሰጡንን መረጃ መዝግበናል። አሁን ስልክ ቁጥሩን ልስጦትና screenshot አንስተው ወደ እኛ ቴሌግራም account ይላኩልን።
እሺ እሺ ቁጥር ይያዙ ዜሮ ዘጠኝ
እ
የቴሌግራም ቁጥራችንን ልንገሮት ዜሮ ዘጠኝ እ ዘጠና አይሰማም?
ሁለት ይሰማል
እሺ
ዜሮ ዘጠኝ ዘጠና ሁለት አሉ
እ ዘጠና ሁለት አስራ ሶስት